ጤና ይስጥልኝ። ጤና ይስጥልኝ። ካልሽቴ ነበር የምደውለው። አሁን ደውላ አስመዝግበው ነበር። ትንሽ ችግር አጋጥሞን የነበረው system ላይ እሁድና ሰኞ ነው። ስለዚህ በዛ ቀን ያሉትን transaction ኖች ላኩልን screenshot አንስተው
ስቅ በቀስ ማለት በፈረንጅ ስንት ማለት ነው?
በሀያ አምስት እና በሀያ ስድስት ማለት ነው።
ሀያ አምስት እና በሀያ ስድስት ስምንተኛ ወር ማለት ነው።
ስምንተኛ ወር እሺ። በምን ላክ? በየትኛው ላክ?
በቴሌግራም ቁጥር ልንገሮት ያዙ።
እሺ፣ እሺ።
ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት አዎ፣ በዚህ ስልክ ቁጥር ስሞትና ስልኮትን ከስል ጻፉበት ደመያችን።
እሺ በሀያ አምስት እና በሀያ ስድስት አይደል?
አዎ በዛ ቀን በተ- በዛው በላኩ በነገሩን አማውንቶች ማለት ነው።
እሺ በመቶ ብር እንትን በአርባ ዘጠኝ ብር እና በሀምሳ ብር አ እንትንስ ዲፖዚቱስ
ምን አሉኝ ደመያችን።
ዲፖዚቱ የማይሰራው ለምንድን ነው ዲፖዚቱ?
እሺ አሁን ትንሽ እያስተካከል ነው ስለሆነ አስተካክለን ስንጨርስ ወይ ይሞክሩት ትንሽ ቆይተው አዎ ይቆያ አይቆይማ ዛሬ ይለቀቃል። አ?
እሱን እርግጠኛ ሆኜ ልነግሮት አልችልም። ደመያችን ግን ይሞክሩት እሺ ለማስተካከል እየተሞከረ ነው።
በሀያ አምስት እና በሀያ ስድስት ልካሽ። እሺ እሺ እሺ ደመያችን እናመሰግናለን። መልካም ቀን።
እሺ